ማለት ይቅርታ ቅዱስ እኮ አምላክ አንተ ሰማያ ኤዲት እየተደረገ ነው አይመረ እነሱ እየሄደን ነው ማር የሚሉ ከሆነ ቶሎ አድርጉት።
እሺ እየደረገ ተባል ደውላ እዛ ነበር ሁን ካሁ ምን ምናለው ኦኬ አይ በቃ በቃ በቃ ተካከላው ተደረገ አለ ያለ መጣ ሄሎ።
ዋይ ቀጥታ ተመልሶ?
ተመልሳ
እሺ እሺ ባብቴ እሺ እሺ